ጤና ይስጥልኝ።
hello
hello ጤና ይስጥልኝ።
ሰላም ጠዋት ደውዬ ነበረ። እናት ምንድን እንትን ሪፖርት አድርገንልሃል ብለሽ ነበረ።
በዚህ ቁጥር ነበር ያመለከቱት ደንበኛችን።
አ- አመልክቼ ሪፖርት ተደርጓል ብለሽ ነበረ። ማለት እ, ብዙ ይቆያል።
እሺ check ላድርግሎት፣ አንዴ መስመር ላይ ይጠብቁን።
እሺ
ደንበኛችን መስመር ላይ ያሉ አሉ።
ሙሉ ስሞትን ማን እንበል?
ኃይሉ ትእዛዙ አየለ።
withdraw ሁለት መቶ ሀምሳ ብር ከቱ ኤክስ ቤት አይደል?
አ አዎ ጉዳዩትን ወደሚመለከተው አካል አስተላልፈንሎታል፣ ወደ ባለሙያዎች። ከእርሶ በፊት ወረፋ የያዙ ደንበኞች ስላሉ ነው። ያው በተስተካከለ ሰዓት ግን ደውለን የምናሳውቆት ይሆናል።
ማለት ቢያንስ ብዙ ይቆያል።
እ፣ በዚህ ሰዓት ማለት አንችልም። ባለሙያዎች አስተካክለው ባሳወቁን ሰዓት እኛ ደግሞ ለእርሶ ደውለን የምናሳውቅ ይሆናል።
እንትን ማለት ቀናት ምናምን ወይስ
እንደተስተካከለ ደውለን እኛ እናሳውቆታለን። ደንበኛችን እሚ- አይ ማለት ይሄ ከቢቱ ችግር ነው ወይስ withdraw ከአሪፍ ፔይ ችግር ነው? ማለት ይህ እንትን ስለሱ አንዳንዴ ማወቅ ፈልጌ system ላይ ያጋጥማል እንደዚህ እንደዚህ አዎ አይነት ነው።
case ያጋጥማል እና አዎ፣ ብዙ ወረፋ የያዙ ደንበኞች ስላሉ ነው።
አሪ- አሪፍ ፔይ ላይ ማለት ነው። እሺ።
አዎ፣ በተስተካከለ ሰዓት ግን ደውለን እናሳውቆታለን።
አይ፣ እሺ፣ እሺ፣ እሺ።
እሺ ደንበኛችን መልካም ቀን ይሁንልዎት። እናመሰግናለን።